ሄሎ ሰላም ጤና ይስጥልን።
አብሮ ይስጥልን። Donkey Tube ሶስተኛ ዙር ተማሪ ነበርኩ እና አሁን ለአንድ ሳምንት የሚሰጠውን ትምህርት መማር ፈልጌ ነበር።
ይቻላል። ስሞት ማን ነበር?
ታድሎ ማናቢ
ታድሎ
ታድዩ
ታድሎ ታድሉ ታድሎ ባል አዎ፣ ታድሎ ጥገቱ
የአባት ስም ይጠፋል ተሰማኝ።
ጥገቱ
ስልክ ቁጥር ሊያዝ
ዘጠና አምስት ሰባ ሰባት
ቆይ አንድ ዜሮ ዘጠኝ
ዘጠና አምስት ሰባ ሰባት
ሰባ ሰባት
ስልሳ አምስት ዜሮ ዘጠኝ
እሺ፣ አድራሻው የት ነው
ጎሮ
ኮርሱ marketing፣ content፣ editing፣ በጎ አድራጎት ናቸው። አራት ትምህርቶች ናቸው የምታስ- እ፣ ኮሜዲያን እሸት የሚያስተምራችሁ።
አዎ፣ ከእነዚህ ውስጥ የትኛውን ኮርስ ነው መማር የምትፈልገው?
አንዱን ብቻ ነው ተለይቶ የሚሰጠው።
specialized class ስለሆነ የፈለግከውን መርጠህ ትማራለህ። ቀጣይነት ያለው ደግሞ መጨመር ከፈለግ የፈለግከውን መርጠህ መማር ትችላለህ።
okay፣ እሺ፣ marketing
እሺ፣ ስለ marketing ሰፋ ያለ ነገር ማ- ማብራሪያ ከሆነ ትፈልጋለህ? ማስረዳ አ ማብራሪያ ትፈልጋለህ ስለ marketing?
አዎ እሺ፣ marketing ማለት እንዴት ስፖንሰር ማግኘት እንደምትችሉ እና ስፖንሰር ያገኛችሁትን ድርጅት ከእሱ ጋር ዘለቄታ ኑሮት እንዴት ለረዥም ጊዜ brand ኡን አስጠብቃችሁ እንዴት አድርጋችሁ መስራት እንዳለባችሁ ነው። የተለያየ ቪዲዮ ደግሞ ስትሰራ እንዴት አድርገህ ማስታወቂያ መስራት እንዳለብህ ነው። ትምህርቱ የሚሰጠው ለስድስት ቀን ብቻ ነው። ክፍያችን አስር ሺህ ብር ነው። በአካልም በኦንላይንም ትምህርቱ ይሰጣል። ሄሎ
አቤት፣ እሺ፣ ይሰማል።
እሺ እ፣ በአካል ከሆነ የምትማረው ከአስር ሰዓት እስከ አንድ ተኩል class attend ማድረግ አለባችሁ ማለት ነው። በኦንላይን ከሆነ ደግሞ የምትማረው ከሁለት ሰዓት እስከ ሶስት ሰዓት ባለው ከኮሜዲያን እሸቱ ጋር Google meeting ይዘጋጃል። ጥያቄ ካላችሁ እዛ ላይ መጠየቅ ትችላላችሁ። ሌላው ደግሞ ተጨማሪ ቪዲዮ link ይላክላችኋል። ኮሜዲያን እሸቱ ያስተማረውን እዛ ላይ class መከታተል ትችላለን።
እሺ፣ አመሰግናለሁ።